hello hello
hello ረድኤት መስፍን አዎ
ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
ከየት አልሽኝ? ይገባል።
Afriwork Freelance ኢትዮጵያ።
እሺ Afriwork Freelance ኢትዮጵያ አዎ አወቁት።
አላወኩትኝም። ቢሮ የለትም። ይሄ የቢሮ ስልክ ነው እና ቴሌግራም channel ኡን vacancy post የሚያደርጉበት platform
okay፣ አይ ያንን- think እርሱ አይደሉም ያወጡት፣ ታምራት ተክሌ የሚባል ሰው ነው ቆይ አንዴ ላገናኝሽ ወይ ታ- ታ- ታሜድ እ?
ቆይ ታምራት ወይ ላገናኝሽ እና more ከሱ ጋር እንትን በይ።
እሺ ይቻላል።
እሺ።
hello hello አቤት፣ ጤና ይስጥልኝ ታምራት።
ሰላም ደህና።
ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ እሺ በ logistics officer የወጣ vacancy ነበረ
እሺ፣
hire አረጋችሁ በእኛ ፕላትፎርም አዎ አዎ፣ አረግን
አረጋችሁ የምትፈልጉትን ሰው የምንፈልገውን ሰው ready አድርገን ጀምረዋል።
okay ሌላ የሚያስቸግርዎት ነገር አለ የኛ platform ሲጠቀሙ ምንም ቆንጆ ይወጣ።
እሺ የሚያስቸግረት በጣም ነገር ሲኖር እሺ ይደውሉልን እሺ ቆንጆ platform ነው። ሰውም በደንብ ስለሚጠቀመው የምንፈልገውን ሰው አሀ።
እዛ ላይ ማግኘት ይችላል።
እሺ እናመሰግናለን እሺ የሚፈልጉት ነገር ሲኖር ይደውሉልን እሺ እናቴ፣ እሺ thank you።
እሺ መልካም ቀን ሰላም